ሄሎ ልዩ ልዩ የሚባሉ ምርቶች
ሄሎ
ሄሎ
አይሰማም?
ይሰማል። ሰሚር እባላለሁ። ጉዳይ ነው ደወሉት። ምን ልርዳዎት?
እሺ ምሳ ፈሪ ባለፈው ተምለው ክፍት ስራ ካለ ብዬ ግቢ ያሉ ባለፈው በዚህ ስልክ
ኦኬ፣ ተመዝግበዋል ከዚህ በፊት?
አዎ አዎ፣ ተመዝግቤ ያለ በዚህ ስልክ ተመዝግቤ ነው።
ጥሩ እ፣ ቢሮአችን መጥተዋል መዘገቡም አይደል?
አይ ቢሮ ቢሮ አልመጣሁም። ለ orientation እንዲሁም እንጠራሃለን ምናምን ብላኝ ነበረ ሆነች መስታ፣ ግን እስካሁን አልጠሩኝም።
ጥሩ እ፣ የቴሌግራም account አልተላከሉትም? የቴሌግራም ቻናል ተልኮልኛል።
ጥሩ ምንድን ነው እ፣ በዛ ስራዎች መሰረት ነው ከዛ ከዛ በዛ መሰረት ነው እንትን የሚያደርገው ወርድ የሚያደርገው
አዎ ስራዎች በሚመጡበት ሰዓት ላይ እ፣ ቴሌግራም ላይ post እናደርጋለን። እሱን በመከታተል እርስዎም ስራዎች በሚመጡበት ሰዓት ላይ ወይም አይተው እ፣ ይህንን ስራ እሰራለሁ በሚሉ እ፣ ይህንን ስራ እችላለሁ ወይም እሰራለሁ የሚሉ ከሆነ እ፣ እሱን ደውለው ማሳወቅ ይችላሉ። አሊያም ደግሞ እኛ እኛ ጋር ስራ በሚመጣበት ሰዓት ላይ እኛ እንትን ብለን ቀጠሮ እናስይዞታለን። ደውለን ቀጠሮ እናስይዞታለን።
ይቻላል።
ጥሩ እ፣ ምንድን ነው ያው እርስዎም ቴሌግራም ላይ አይተው እ፣ መስራት የሚችሉት ካለ ደውለው ያሳውቁን። እኛ ደውለን ቀጠሮ እናስይዞታለን።
እሺ፣ ተመዝግበዋል አይደል? ተመዝግቤያለሁ ብለውኛል።
አዎ ተመዝግቤ ነው።
ጥሩ በዚህ ስልክ ነው የተመዘገቡት? ይቅርታ አዎ አዎ ስሞትን ስሞትን ማን ልበል check እንዳደርግ።
ጣዕመ መሀሪ
ማን አሉኝ? ጣዕመ አዎ መሀሪ
ጣዕመ መሀሪ።
ዜሮ ዘጠኝ ሀያ ሀያ አንድ ሰማንያ ሁለት ስልሳ
okay ጥሩ። እሺ፣ ስለኛ መረጃ ከየት ነበር የሰሙት? ያስታውሳሉ?
አዎ፣ አይ የሆነ ጓደኛዬ ራ በእናንተ መክሞት አግኝቶ ነው እና okay እንደዚህ ደውላችሁ ነግረሃል ይልሃል።
ጥሩ። እርስዎ ምን ስራዎች ነበር የሚሰሩት?
እ?
እርስዎ ምን ስራዎችን ነው የሚሰሩት?
አሁን የምሰራው በእርግጥ እ፣ እ፣ ኮምፒውተር IT በ IT እንኳን አልተመረቅኩም፣ ግን ኮምፒውተር እሰራለሁኝ። እ፣ okay፣ ኮምፒውተር ጥገና ነው ጸሐፊ- ወይስ?
አይ ጥገና ነው። ጸሐ- ኮምፒውተር ጸሐፊ I think የኮምፒውተር ጸሐ- ስራዎች እሰራለሁኝ።
ምን ሁለተኛ ስራዎች?
ላይ ደግሞ call center
okay call center ላይ አዎ፣ ኮል ከዚህ center ላይ- ሰርተውበታል?
አዎ፣ አዎ።
ጥሩ እ፣ ምን ያህል ጊዜ ልምድ ሶስተኛ አለዎት ላይ በሱ?
ደግሞ ቢያንስ ያ- የአንድ አመት አለኝ call center
okay
እ፣ ጥሩ። እሺ፣ ሌላ መስራት የሚችሉት አለ?
አለ አዎ። መኪና ሹፌር
ሹፍርና።
እም፣
ጥሩ እሺ። እ፣ በእኛ application እስከ ሶስት የሚሆኑ ሙያዎችን ማስተዋወቅ ይችላሉ። ሌላ አለ መስራት የሚችሉት? ከሁለት ሌላ ውጪ?
በተገኘ ክፍት ቦታ እኮ መስራት ይችላለሁ። እኔ በ just ምን አይነት ሙያ አለ? አሁን ለምሳሌ ምን okay።
አልሰራው
ያው ምንድን ነው አሁን እኛ ሳይሆን እንትን የምንሉት እርስዎ መስራት okay።
በሚችሉት የሙያ ዘርፍ ነው የምንመዘግበዎት።
okay።
ጥሩ እ፣ የትምህርት ደረጃ ምን ያህል ነው? ይቅርታ
የትምህርት ደረጃ ዲፕሎማ ተመርቄያለሁ። አሁን ዲግሪ እየተማርኩ ነው።
okay። ዲፕሎማ በምንድን ነው?
በአክ- በ accounting ነው።
በ accounting።
አዎ፣ ጥሩ በ accounting መስራት ይችላሉ?
እችላለሁ።
ጥሩ አልሰሩበትም አይደል እስካሁን ወይስ
accounting እየሰራሁበት ነው እንጂ።
እየሰሩበት ነው?
አዎ።
ጥሩ እሺ፣ እሺ እናመሰግናለን። check አድርጌ update አደርግሎታለሁ። እሺ ነገር ካለ አሳውቆታለሁ። እርሶም ቴሌግራማችንን check ማድረግ ይችላሉ።
እሺ፣ መልካም ጥሩ እሺ።